Hello ጤና ይስጥልኝ። ቀሲስ ዳንን ከቤስት ቤት ምን ልርዳው?
እንዴት ወልሽ? ሰላም ነው።
ሰላም ምን ልርዳው?
አሁን ሁለት ሺህ ብር እና ሶስት ሺህ ብር cash out አድርጌ ከእናንተ confirmation ይፈልጋል።
እሺ በዚህ ስልክ ቁጥር ነው?
አዎ ወደ ቴሌብር እሺ አንዴ መስመር ላይ ጠብቁኝ።
በማ ይጠጣልኝ ቃሚ እንጂ
ጃኬት ለጠመ አንዱ አለ መኪና
ጫት ነው?
እሺ ወደ 0900 62 70 65 አዎ አዎ
እሺ 0900 62 70 65 አዎ
እሺ አሁን ገብቶሎታል። check ያድርጉት።
thank እሺ መልካም ቀን።
ለሁላችሁ